hello
አዎ hello hello ጤና ይስጥልኝ።
እግዚአብሔር ይመስገን
እግዚአብሔር ይመስገን እኔም ደህና ነኝ።
አለ
ትፈለጋለህ
እ
ትፈለጋለህ
ጥሩ ነዋ መፈለግ
እንደምወድህ ታውቃለህ።
እንዴ አለቃ
ደህና ነህ?
አለው አለው
ምን ጣል ጣል አደረክ?
በእነ እንዴ አስራ አንድ ቤት ሌላ ስልክ ነው እንዴ ያወጣው አንተ
ይሄ የቢሮ ስልክ ነው።
የቤት ነው ለካ የቢሮ የቢሮ የቢሮ ነው አዎ እና ደህና ነህ?
አለውልህ
ጠፋህ እኮ ምንድን ነው? አታግዘንም እንዴ?
እ ስራ አታግዘንም እንዴ? ጠፋህ እኮ
ኧረ አግዛለሁ አግዛለሁ
አንድ ቀን ብቅ በል እስኪ ያቺን ፔፐር ኮሜንቷን አየት አየት ታደርግልኝ።
እም ከዛ ያቺን ስ- እንትን ቴምፖ ስጄ እስቲ ወደ ስልጣን ማማለፍ ፈናጠጥ እንጂ እንዴ እናደርገዋለን እንጂ ማለት ብቅ እላለሁ አንድ ቀን
ምንድን ነው
እ
ሰላሌ ሄደህ ነው አድመንጅራ ላኪ አዲስ አበባ አድመንጅራ ማሰው ጅርቶ ወዳ ደቀና ነንበዴ በእናትህ ጅሩ ድማ ገና ገናን ነቀበቴ
ዝም ንጃርቲ ቀውስ ገነነ ቀበቴዳ
hojiin baay'ate hojiitu baay'ate
ሜ ማሉ ማጣቤ ነምኒ ካቡ Namni ጃርቲ jaartii jedhanii boona ማር ሜ ማሉ ማጣቤ ሄዳ ነምኒ ጃርቲ ቀቡ እኮ ማነቦ ይቻላል laakki dhuguma እግዚአብሔር ይመስገን
አዎ እና መች ብቅ ትላለህ?
እመጣለሁ እስኪ አንድ ቀን ሰሞኑን ስራ አለብኝ ኧረ ተው አግዘኝ፣ ኧረ ተው አግዘኝ።
እውነት ነንፋ ነንፋ ነንፋ
ሳም- እ? የወጥ እንደሱ
dhiyootti mee maal ta'e as jartii ishee warra bisiraata ገብርኤል sana እ hojii hojii kontiraata ji'a lamaa tokkoon biraa qabaa marreeffan ji'a fitaa Okay
wiikeendii irra bata kan ammoo warra dooyen deemu lonkomiyaa kanaan dura darbee Okay
So gidduu kana garuu bakka gaaf tokko lagarra.
አታ ውስጥ አመቻችና
አዎ
ያው እ፣ ብዙ ሰዓት አ፣ እንደማይወስድብን ታውቃለህ። ያለቀ ነገር ስለሆነ ራስ ስለሆነ እንትን ያልከው አዎ አዎ ቢበዛ አንድ ሰዓት ሁለት ሰዓት ነው። ግን ዮ አነብረት አዜ ወጂ ከሰጆቹ እንደሰጠ የሆነ ቀን ብቅ ብትል
በቃ የሆነ ችግር ሰዓት የለውም ብቅ እላለሁ።
ያችን ፊክስ ብናደርግ አሪፍ ነው።
በጣም አሪፍ ችግር የለውም እናደርጋለን።
እሺ አሴኮ ናጅራዶ እሺ እሺ እሺ ነጉማ ጃርቲንኬ
ነጋሽት
እንዴት ነው እርጅና?
እርጅና እንግዲህ አሁን እየተጫጫነ ነው።
አዎ እርጅና ሲጫጫን እንግዲህ ጸባይም ይቀያየራል።
አዎ
ምስሌ ሙጠኑን ቀኑ ጋር ነው መራ ግሬ ጀልና
ኤክስፔክትር ነው እንግዲህ ያው እውነት ነው።
እሱን እንግዲህ ቻለውና ተንከባከብ።
ይሄ ደንዳቱ መጀረ ማለት ነው።
አተዋዜኮ
እሺ እሺ እሺ ላ እሺ ይፈንደው እሺ እሺ እሺ እሺ እሺ